ሄሎ ሄሎ
ሰላም ጤና ይስጥልን። በሽት ቤት አዎ አብሮ ስልን ይኸውልሽ አዲስ ጌም እንትኑ ከፍተ ነው ማለት ነው። ከ ከቤት ቤቱ ፕሮሰስን ሁሉንም ነገር ጨርሼ ነው ማን ልበል? ይቅርታ አንተን እ ማን ልበል? አንተን እነሱ ማን ልበል? ይቅርታ አንተን ጌታቸው
ቤታቸው የት ነበር?
እ እ የት አካባቢ ነው? ሄሎ